hello ሰላም ጤና ይስጥልን።
ሰላም ጤና ይስጥልን። ትናንት deposit አድርጌ ማለት ነው ከ CBE ብር እሺ still አልገባም። ግን እያወራኋቸው ነበር chat፣ ግን ምንም መልስ አይሰጡኝም። ወይ ነው ተስተካከልልኝ።
እ፣ live chat ላይ ነበር እያወሩ ነው የነበረው።
አዎ
እሺ አንዴ ጠብቁ። አሁን አሉ live ላይ
እ?
ቻቱ አለ አሁን
አዎ አሉ።
ማን ነበር እያወራሁት የነበረው?
አሁን ሉሊት የሚል ነበር። ሉሊት ስልክ ሰጠች ነው፣ ግን ሌሎቹ ማታ ሲያወሩ ነበር ወንዶች እና
እሺ ስንት ብር ነበረ ገቢ ያደረጉት?
እ፣ ሁለት መቶ ብር ነው።
እሺ አሁን ገብቶሉታል። እሺ check ያድርጉት። እሺ ስለደወሉ እናመሰግናለን። መልካም ቀን።
እሺ እናመሰግናለን።
እሺ